አራት ኪሎም ደረሰውና ወደ መቶ ሀያ እዚህ ጋር አራት ኪሎ እንዳዘዙና ለአራት ኪሎ ደግሞ መቶ ሀያ ብር እንዳተስፋል ሄሎ ሄሎ ሰላም ጤና ይስጥልን። ሄቨን ከችፕችፕ ነበር የምንደውለው።
መድኃኒት በሚል ነው አይደለ?
ይቅርታ እ፣ በ quality የደረሱት አለ አይደለ? አቮካዶ እ፣ quality ውን ያልጠበቀ ምናምን ብለው complain አቅርበው ነበር አይደለ?
እዚህ ጋር ሙሉ ያዘዙት ይቅርታ መመለስ ይፈልጋሉ?
ግን አባዶ ነው ቤት ወስጄዋለሁ። እሱን ተሸክሜ እንዴት አድርጌ- okay።
ቤ- ግን አባዶ የሚሄድ መኪና ካለ መመለስ ይችላል። ቤት ያሉ ልጆች ያቀብላሉ።
አባዶ maybe ነገ ነው፣ ዛሬ እንኳ የለም።
ይቻላል። በቃ ነገም ከላካችሁ ችግር የለም። ይደውል
ስለዚህ ሙሉ አስራ አምስት KG አሉት እርሶ? አስራ አምስት መስለኝ ታዘዋል።
እኔ አሁን አራት ነው ያለኝ አራት ነው የኔ ሁለት ሁለት ሁለት ደግሞ የገቡ ልጆች አሉ ቤቶች
የእርሶም ብቻ ሳይሆን አጠቃላይ መመለስ አይችሉም።
እዚህ እናርጋቸው ምንም መምጣት እንዳለ እንትን እናደርጋለን። እም? ምናምን እናቴ ተቆረጠ የተቆረጠ ነው። ደውዬ ደውል እንደዚህ